Hello?
Hola, César.
Hello? Can I speak?
Bahala, እስካሁን አልገባም።
አቤት ነህ።
አ፣ እስካሁን አልገባም ብሩ
ምንድን ነው ዊዝድሮ?
አልቦስ ያረኩ ብር ነበረኝ መቶ እሺ።
ሰማንያ እሺ አንድ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ አስራ አምስት አስራ አምስት ስልሳ አራት ስልሳ አራት ሰባ ሰባ አራት ሰባ ሰባ አራት አዎ መቶ ሰማንያ ብር እና መቶ ሀምሳ ብር ዛሬ ነው።
ዛሬ መቶ ሰማንያ ብር ነው። ትናንትና ደግሞ መቶ ሀምሳ ብር እሺ
ዛሬ ዛሬ መቶ ሀምሳ እና ሰማንያ ብር
መቶ ሰማንያ ብር ዛሬ
እሺ ትናንትና እ፣ ትናንትና ደግሞ መቶ የ deposit ሀምሳ ብር እሺ የ deposit text ኡን ከባንክ የተላከልህን message ማለት ነው።
አዎ ልካለሁ እኮ እሺ ቴሌግራም ላይ ልከዋል።
አዎ ከሁለት ሰዓት በፊት ነው የላኩ እኮ እሺ ማን የሚል ነው የቴሌግራም ስምህ?
እኔ አብዱረህማን ነው ሁለት ነው የሚጠቀመው አብዱረህማን ከሳን አለ አብዱረህማን አህመድ አሊ በማን ነው የላከው? በየትኛው?
በአስራ ሁለተኛ ብሩ የላኩ አስራ አምስት ነው
እሺ አንዴ hi ትለኛለህ ሳዘጋው ስልኩን።
እሺ ምን ልባል እ፣ ዝም ብለህ ሀ- hi በለኝና ልየው ምን ላይ እንደላ እሺ እሺ እሺ አሁን ልካለሁ አይታ
ልካል።
አዎ ሀይ አልኩ ግን ገና አልገባም ኦኬ እሺ አብዱራህማን ቃሲል የሚና አዎ እሺ እሺ
እሺ ደስታን ክስተን እሺ መልካም ቀን
ተባለ ሀብትሽ ሀብትሽ አብዱራህማን ነው የደወለው ይሄ ሲ ምናምን ሲ ረህማን የሚለው እሺ ይኸው ከላይ አለ አሁን ሀብትሽ ከላይ አድርጌልሻለሁ